Hello? Hello?
Yes, yes.
Hello?
hello hello
hello አይሰማም?
ይሰማል።
ተድላ አምቡላንስ የአምቡላንስ አገልግሎት ላይ ነው የደወልኩት።
እ፣ አምቡላንስ ፈልገን ነበር።
እሺ ይችላሉ። ከየት አካባቢ ነው?
እ፣ ጎሮ አካባቢ ማን ይባል እናት ሲንቻውሪ አምቡላንስ ደውዬ ነው። ማን ነው ያለው እዚህ ጋር? አዲስ ስለሆነ አካባቢ ውስጥ ደውሎኛል የሚናገር እ? አሳማ እርባታ ጋ- ጋር ሄሎ ሄሎ ሄሎ ሄሎ ሄሎ እያሰማችሁ